hello hello ሰላም
ሰላም፣
አቤት።
እንዴት ነሽ?
ያው እንዴት ነህ?
አለን። ዮሐንስ ነኝ።
እሺ ዮሐንስ እንዴት ነህ?
አለሁልሽ። እ አስራ ሁለት አርባ ስድስት አስራ ሁለት አርባ ስድስት ምን ነበረ?
ከሜክሲኮ የሚነሳ order ነው።
እሺ
አስወጪልኝ።
OK። አንተ የት ነህ?
እኔ ቦሌ እ እሺ ቆይ አንድ dispatch ልጠይቅላት ታውሽ
እሺ። ምን ላድርግ? ገባ እኔ ልልሽ አስገባኝ አስገባኝ hello
hello ዮሐንስ hello ሰላም hello ዮሐንስ ወይ ወተላ እ እሺ እሺ እሺ
እ ቆይ ሰላም ወይ እ አስራ ሁለት ሀምሳ ሁለት
አስራ ሁለት ሀምሳ ሁለት open ነው እሺ check አርግላ እና አስራ ሁለት ሀምሳ ስምንት
አስራ ሁለት ሀምሳ ሁለት እና አስራ ሁለት ሀምሳ ስምንት open ነው ሁለቱም። እሺ እሺ እሺ